ማየት እንደንሽ ኑሯችን በርዝጎ አብረን እንፋጠው የፍቅር ቺባጎ የፍቅር ቺባጎ ማየት እንደንችል ኑሯችን በርዝጎ አብረን እንፋጥረው የፍቅር ቺባጎ የፍቅር ቺባጎ ባህር ይገባሉ ወንዞች ወርደው ወርደው አብረው ይኖራሉ ነርግቦች ተዋደው እንስሳት አዕዋፋት ጥንድ ጥንድ ናቸው ያዩት ይማርካል የዘወትር ኑሯቸው ማየት እንድንችል ኑሯችን በዝቦ አብረን እንቋጥረው የፍቅር ቺባጎ የፍቅር ቺባጎ ማየት እንድንችል ኑሯችን በዝቦ አብረን እንቋጥረው የፍቅር ቺባጎ የፍቅር ቺባጎ ዞረን ማየት እንችል እስካለን ዳርቻ አንድም ፍጡር የለም የሚኖር ለብቻ ታዲያ እንዲህ ከሆነ የኑሮ ስርዓቱ እባቦ ከሆነ የሚኖር ፍጥረቱ ማየት እንድንችል ኑሯችን በስሎ አብረን እንቋጥረው የፍቅር ቺባጎ የፍቅር ቺባጎ ማየት እንድንችል ኑሯችን በስሎ አብረን እንቋጥረው የፍቅር ቺባጎ የፍቅር ቺባጎ የኔና አንቺም ሕይወት በትዳ በዝጎ ጧት ማታን መገብ የፍቅር ነርጎ ተድላ ደስታችንን እንዳይሰርቀን ሌባ በፍቅራችን መሃል ነፋስ እንዳይገባ ማየት እንድንችል ኑሯችን በዝቦ አብረን እንቋጥረው የፍቅር ቺባጎ የፍቅር ቺባጎ ማየት እንድንችል ኑሯችን በዝቦ አብረን እንቋጥረው የፍቅር ቺባጎ የፍቅር ቺባጎ የሌላችን ሕይወት በትዳር በልጽጎ ዋስማታን መገብ የፍቅር ነርጎ ባላንጣሪ ለየን እንዳይገባ ሰርጎ አጥብቀን ያዘው የፍቅር ባዶ ማየት እንድንችል ኑሯችን በርግቶ አብረን እንቋጥረው የፍቅር ሲባጎ የፍቅር ሲባጎ ማየት እንድንችል ኑሯችን በርግቶ አብረን እንቋጥረው የፍቅር ሲባጎ የፍቅር ሲባጎ